ትምህርት ቤት ጤና ይስጥልን። hello ሰላም ነው አለሁልሽ። ሁለት መቶ ከቴሌብር transfer አድርጌ እሺ አልመጣም።
መቼ ነበር ያረከው?
አሁን አሁን አ አምስት ደቂቃ አስር ደቂቃ እሺ ከቴሌብር የገባልን message አለ አይደለ?
አ ከቴሌብር የገባልን message አለ አይደለ?
አ አ እሱ message ከቤስት ቤት ስልክ ቁጥር ጋር አድርገህ ቴሌግራም account አችን ላይ ላክልን። እሺ ምን ምን ቴሌግራም account አችን ላይ የኔ?
ላክልን።
የኔ የእኛ ቴሌግራም account የለ ቤስት ቤት
አ የለም ቤት ቤት account አለ የእኛ የእኛ ስልኬ ይላክ?
የቤስት ቤት ስልኬ የእኛ የቤስት ቤት account የለ የቤስት ቤት አለ፣ ቴሌግራም አለ።
account የለ እሱ ላይ አለ።
ላክልን። message ኡን ከቤስት ቤት ስልክ ቁጥር ጋር አድርገህ ላክልን።
ትንሽ አማርኛ ስለከብን ነው እኮ እሺ ስማ እ ስልኬ ይስጥሽ አይደለም አ የእኛ ቴሌግራም account አለ አይደለ?
አ
እዛ ላይ አለ እዛ አለ ላይ ማለት account ነው።
ኦ አዎ፣ እዛ ላይ እዛ አዎ።
ላይ ምን ታደርጋለህ መሰለህ? ከቴሌ ብር የገባልን message አለ አይደለ?
አ አ እሱን message ኦ ከቤስት ቤት ስልክ ቁጥር ጋር አድርግና ላክልን። እሺ እሺ እሺ እሺ አለ